ሰላም ጤና ይስጥልኝ።
ሰላም ነሽ?
ሰላም order ነበረኝ እና ምን ላይ ደረሰ? ዛሬ መቼ ነው ኦርደር የቤት ያደረጉት?
ዘጋል- ትላንትና ጠዋት እስኪ ስልክ ይንገሩኝ እስኪ
ሀምሳ ሰላሳ ስልሳ ስምንት ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ ሰላሳ
እሺ ስልሳ ስምንት
ሽንኩርት ነው
አዎ እ, ዛሬ ደርሶታል።
ወጥተዋት አዎ ወጧል።
ስልካቸው ላኪልኛ
እሺ ያዙ ስልክ ቁጥር ልንገሮት እሺ
ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ አስራ ሶስት ሰማንያ ስምንት ዘጠና ስምንት
አርባ ስድስት አስራ ሁለት
አስራ ስድስት አስራ ሁለት እሺ ታንኪዩ እሺ እሺ እሺ